hello ጤና ይስጥልን ቤት ቤት ረዲት ነው።
hello hello፣ ጤና ይስጥልኝ።
ሰላም እንዴት አደራችሁ? ሰላም ነው?
በቃ እንዴት ነው?
እንደና እንትን withdrawal አድርጌ transfer አልሆነልኝ pending ሆነብኝ።
እሺ ስልክን ታገኛለህ? ዜሮ ዘጠኝ ይሄ okay የደወልኩበት ስልክ አያየም። እሺ 09 89 ታገኛለህ። አሁኑ ነው ይሄ ነው ራሱ ነው። በዚህ ስልክ ነው በዚህ ስልክ ነው።
እሺ ስንት ብር ነው ወንድሜ?
አስራ ዘጠኝ ሺህ ብር
እሺ ወደ ቴሌ ብር ላስገባለህ።
አ ወደ ቴሌብር ጋር ሰማንያ ዘጠኝ የአሁኑ ስልክ ነው አይደለ?
አ ያው ነው 09 89 92 21 95 በቃ አስገብቼልሃለሁ።
እሺ እሺ thank